አቦለን
Hello፣ ጤና ይስጥልን።
አቤት።
እ፣ ዋሽንግተና አዎ እንትን ለምን ዶክተር መላኩ ነገ check ና እንትን ልንመጣ ብል-
እ?
ጠዋት ዶክተር መላኩ ጋር እሺ እና ስንት ሰዓት እንምጣ? ጠዋት እንድንመጣ ቀድመህ book አድርግ ተብዬ ነው።
ከሁለት ተኩል ጀምሮ አሉ።
አዎ፣ አይ ኢሚዲየት አሁን ወረፋ እንዳይኖር ምናምንስ መቼ እንምጣ ነው?
ማለት ሰው ሊኖር ይችላል በማንኛውም ሰዓት።
አሁን ቀጠሮ መደወል ቁም ነገር ልንይዝ የለውም።
እንችላለን።
አዎ፣ ቀጠሮ እንድን እንድያዝልኝ ከጠዋት ፈልጌ ነበር ነው።
እሺ አንዴ ጠብቁኝ።
እሺ
ካርድ አለዎት ከዚህ በፊት?
የለም አዲስ ነው።
አዲስ ነው። እሺ ስም ንገሩኝ፣ ሙሉ ስም እ፣ ዳንኤል ድምፁ
እ?
ዳንኤል ድምፁ
ዳንኤል
ድምፁ ድምፁ ድምፁ
ብልሶ
እ ብልሶ ነው ያሉኝ። ይቅርታ No ድምፁ ድምፁ ድምፁ።
ድምፁ አዎ
እሺ አያት ስም የአያት ስም በርሀ
እ?
በርሀ በርሀ በርሄ በርሄ።
አዎ ዳንኤል ድምፁ በርሄ
ስልክ ንገሩኝ። እሺ እ፣ ስልክ ዜሮ ዘጠኝ አስራ አራት አስራ አራት
አንዳንድ አንዳንድ ስምንት ስምንት እሺ አምስት አምስት
ዳንኤል ድንቁ ነው ድምፁ ነው ያሉኝ።
ድምፁ ድምፁ ድምፅ ከሚሉ ሰጅ ድምፁ እሺ እሺ እ፣ እ።
ነገ ጠዋት ነው አይደል?
ነገ ጠዋት አዎ የመጀመሪያ ብንሆን ደስ ይለናል። ስንት ሰዓት እንደምንመጣም ነገር
በቃ ይዘናል ቀጠሮውን። ሁለት ተኩል መምጣት ይችላሉ።
እሺ ም- ም- አመሰግናለሁ።
እሺ